እኔ ሁለት ቦታ ነው የምንረዳው።
ትናንትና ማለት ያላለቀ ያለቀ ጨዋታ ጥቅም ነበርና ትናንት አመልክቼ ነበር፣ ግን ሳክለም ሰው
በቴሌግራም ነው የላኩልን።
አይደለም በዚህም ቴሌግራም ላይም በዚህ
ቴሌግራም ላይ ስሞት ማን ነው?
ቴሌግራም ላይ ሄኖክ
ሄኖክ ሄኖክ ማን ነው?
ሄኖክ ደረጀ
ስልሳ አምስት ምናምን የሚለው ነው።
አ ስልሳ አምስት አስር
እስኪ አንዴ የሄኖክ ስልሳ አምስት አስር ነው
አይደለም፣ የትኬት ቁጥሩ
ለትኬት ቁጥሩ ነገሬ ስልሳ አምስት አስር አዎ
ስልሳ አምስት አስር ብሎ የአሁኑ ነገር የሚጀምር የአሁኑ ቁጥር ነገር አስር እሺ፣ በቃ እዚህ ላይ ያለ
ስልሳ ዘጠኝ ሀያ ስምንት ሰባ አራት እሺ፣ ድጋሚ አስተላልፍልዎታለሁ። መልሱን ሳገኝ ቴሌግራም ላይ አሳውቅዎታለሁ።
እሺ